ላይ ይቅርታ መልሽ የደወልኩልዎት።
እሺ ችግር የለም።
እ ቲማቲም ሰባት ኪሎ ነው ያሉኝ።
አዎ ሰባት እንኳን አይደለም አምስት ነው እዚህ ጋር ያለው።
እኮ ሁለት ኪሎ ጨ- ሁለት ኪሎ ጨምሬ ብር አስገብቼላታለሁ እኮ በንግድ ባንክ።
አ- አበባ ነው አይደለ? admin ነው።
አዎ አዎ።
Okay እዚህ ጋር አምስት ኪሎ ነው የሚታየኝ። ለዛ ነው
Okay ስለዚህ ምን ይሻላል? ሁለት ኪሎ ጨምሬ ብር አስገቢ ብላኝ የንግድ ባንክ አስገብቼላት ነበር። የሁለቱ ለማን ነበር ያስገቡላት?
ረዴት ለረዴት
ረዴት ይቅርታ። እስኪ ረዴትን ስልክ ንገሩኝ። እሺ
እሺ ቆይ እንዴ
ማስታወሻ ደብተር የለም?
ዜሮ ዘጠኝ ሰማንያ ሁለት እሺ
ሄሎ ሄሎ፣ አቤት።
ይሰማሻል? ዜሮ ዘጠኝ ሰማንያ ሁለት እሺ ሰማንያ ስምንት ዘጠና ስምንት አራት ዘጠና ስምንት ስልሳ አራት አዎ
እሺ እሺ ካርጊያት የሰባት ኪሎ አስገባለታለሁ እንግዲህ ነገ
እሺ እሺ እሺ እሺ እማማ፣ እሺ መልካም ቀን እሺ አሜን እሺ